hello ሰላም፣ እንዴት ነሽ? ደህና ነሽ? ከሁለት ሶስት ሳምንት በፊት ደውዬልሽ ነበረ።
እሺ
ከሁለት ጊዜ ስምንት ስምንት መቶ ከሁሉ ስፖርት አካውንቴ ወደ ቴሌብር ልኬ ነበረና ግን አልገባም።
ማን ነው ስሞት?
ሚላው ሚላው ገብረ እግዚአብሔር እና screenshot አድርጌ ልኬልሽ ነበረ በቴሌግራም ምናምን። በቅርቡ ስናስተካክለው እንደውልልሃለን ብላ- ብላችሁኝ ከሶስት ሳምንት አካባቢ ሆኖታል፣ አሳል- አልፏል።
ሚላው ነው ያሉ አዎ
ስልኮትን እስቲ ንገሩኝ። የቴሌግራም
ዜሮ ዘጠኝ ሀያ ሰባት ይህ ስልክ ነው።
እሺ ሰባ ስምንት እሺ አስራ ሁለት አስራ ሰባት
ሚሊ ነው ስምንት መቶ ብሮቹ
ሁለት ጊዜ ስምንት ስምንት መቶ
እሺ፣ በድጋሚ አስተላልፍ የሎታለሁኝ መልስ ስናገኝ እዛው ቴሌግራም ላይ እናሳውቆታለን ደንበኛችን። እኔ ግን በድጋሚ አስተላልፍ ያለው ያለውን ነገር መልስ ስናገኝ ግን ወዲያው እናሳውቆታለን።
እሺ እሺ አመሰግናለሁ።
እሺ